hello ጤና ይስጥልን Best Bet hello
deposit deposit ብዬ እስካሁን አልገባልኝም። ቁርጡ አየር ላይ ነው የቀረው። ትናንትና ማታ ልካልናል ቴሌግራም ላይ አ ትናንትና ማታ ነው የላኩት።
እሺ እንደዛ ከሆነ አሳውቀኝ፣ ንገረኝ እስኪ Best Bet ቁጥርን
ይሄኛው ምንድን- ይሄኛው ራሱ ነው አስራ አምስት የደወልክበት አስራ አምስት ሰባ ስድስት የሚለው አ
አስራ ስድስት ዜሮ ሰባት አ
መቼ ላክልን?
ትናንትና ማታ
አያሳይም እዚህ ላይ ምን ላይ ነው የላከው?
በቃ ስሌ ብር ነው ወደዚህ deposit አይደለም ያልኩት።
እኛ ቴሌግራም ላይ ነው የላከው message ኡ።
አዎ አዎ እናንተ ቴሌ- አይደለም Chapa ላይ ነው ላከ ያለችኝ እኮ እኮ Chapa ላይ ሳይሆን እኛ ቴሌግራም ላይ ነው ምልክልን፣ የ Best Bet Telegram ላይ እኛ ነን እኮ ለቻፖች በዚህኛው ላይ- የምናሳውቅልን።
በዚህኛው ላይ ልክ ያለው አይደል እንዴ?
አላገኘሁትም።
እሺ ቆይ መልሽ ልደውልሽ አንዴ እሺ ላከውና ወይ ደውል፣ ችግር የለውም።
ሊየውና እሺ እሺ እሺ እሺ።